መስለ Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ሜሮን beauty salon።
አዎ እሺ ከቢፕላስ solution ድርጅት ነበር የምደውልልዎት። Hello ከቢፕላስ solution ድርጅት ነበር የምደውለው።
እሺ፣ ምንድን ምን ልታዘዝ?
እሺ ከዚህ በፊት application ኣችን ላይ ዊፕላስ ሶሉሽን ፕሮቫይደር የሚለው ላይ አገልግሎት ለመስጠት ተመዝግበው ነበር።
አዎ አዎ እሺ አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን ያለምንም ክፍያ ከደንበኞች ጋር መገናኘት እና ስራ መስራት ይችላሉ።
እሺ እና በተጨማሪም ደግሞ ዊፕላስ Solution User የምትል application አለችን። ያንን በማውረድ እና በመመዝገብ ድርጅቶችን ተመዝግቤያለሁ እኮ አስከፍለው ነው የተመዘገብኩት። ስራ ቦታ አይ ሄጄ ማለት ነው።
አላስከፈልም። ኧረ ምንም አይነት ክፍያ የለም።
እሺ እሺ አወርዳለሁ።
እሺ።
ሌላ ሌላ ሰው ሌላ እንትን ነው ማለት ነው። እሺ አይ እኛ አናስከፍልም። እዛ ላይ እንትን ማለት ይችላሉ።
እሺ እሺ thank you።
እሺ እናመሰግናለን። መልካም